የለም ጤና ይስጥልኝ ሄሎ
ሄሎ እንዴት ነው? ሰላም ነው?
ሰላም ጤና ይስጥልኝ እም፣ ቤት ቤት ነዋ።
አዎ አዎ እ፣ እንትን ነበር የሆነ እ፣ ያልገባ ነበረ ሀያ አራት ሰዓት ምናምን አልፎታል። ትናንትና ወዲያ ነበር እሺ አልገባልኝም ነበር። እሱን እ፣ እንዴት ነው ቴሌግራም ላይ ልኬ ነበር የለም ምንም ነገር አልተደረገልኝም።
እሺ እሺ እ፣ ቴሌግራም ላይ ልከዋል አይደለ እ ማን ነው ያወራክ ቴሌግራም ላይ
እ፣ ቴሌግራም ላይ ማን ነበር የሚለው እ፣ ዛሬ እ፣ ሀብት ሀብታም ሀብታም እ፣
እሺ ስምክ ማን ነው እዛ ላይ
የምኑ የቴሌግራም አዎ ሚሊ ሚሊዮን መሰለኝ የሚለው እ ሚሊ ሚሊዮን እሺ አሁን እነግራታለሁ እሺ እ፣ እንትን ነበር ያለውን ላክላት ሁሉንም አዎ ላከው አ፣ ቁጥሩ ID ID number ኡ ማለት ነው።
አዎ ticket ID ላከው አዎ ተ- ተደጋጋሚ ነበር የመደብኩትና ወደ ሶስት ቁጥር ነው ሶስት ID ነበር ነው ያለው። ሶስቱንም ላክላት እዛው ላይ ሆን አዎ አሁን ላከው እሺ እሺ ሙዬ፣ እሺ እሺ እሺ አባ እም።